ጤና ይስጥልኝ ሴት አልሚጣ።
ሰላም ጤና ይስጥልኝ። ከአፍሪወርክ ፍሪላንስ ኢትዮጵያ ነበር የደወልኩትኝ።
እሺ እሺ ፔታል ኮንሱልታንሲ ነው አይደለ? በግራፊክስ ዲዛይነር ቫካንሲ ያታችሁ ነበረ ዛሬ ፔን ፔመንት ላይ አግኝተ ነው ነበር ያስቸገሩት ነገር ይኖራል ክፍያ ላይ?
አይ ከፍለናል።
እሺ በምንድን ነበር የከፈሉት?
በቴሌ ብር
በቴሌ ብር። እሺ የሚያስቸግሩት ነገር አለ እኛም platform ሲጠቀሙ?
አይ የለም፣ ሰዎቹ already apply እያደረጉ ነው። ምንም የሚያስቸገረን ነገር የለም።
የሚያስቸግሩት ነገር ሲኖር ወይም support ሲፈልጉ ይደውሉልን። እሺ መልካም ቀን።